ምሽት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ላይኔ ተከለለች ተጠየቂ ናዝሬት ያቺ ልጅ የታለች ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ላይኔ ተከለለች ተጠየቂ ናዝሬት ያቺ ልጅ የታለች
Essa jirtin talti, essa jirtin, ዶንዱክቲ
essa jirtin talti, essa jirtin, ዶንዱፍቲ ዶንዱፍቲ ዶንዱፍቲ essa jirtin talti, essa jirtin, ዶንዱፍቲ
essa jirtin talti, essa jirtin, ዶንዱፍቲ ዶንዱፍቲ ዶንዱፍቲ እንግዳ መቀበል ግቡ መርሃባ ስትይ ነበር እኔም አውቅሽ የኔው አዳማ የአይን ፍቅር ይዞኝ ምን ይገርማል ብጠይቅሽ በፍቅረኛሽ መንገድ ነበር የማገኛት ያኔ ለረት ለክረምቱ ነው ብዬ ዘግይታ ስንቱ ቀን ጠበኳት ብርዱችዬ በምሽቱ አይኔ ወይ ትመጣ ትመጣ አይኔ ልጠይቅሽ እሷን አይኔ ናዝሬት ምን ትያለሽ አይኔ ስጠብቃት እሷን አይኔ ደንበላም አልቀረኝ አይኔ ወደ ሀዲድ በላይ አይኔ አትቀርም ነበር አይኔ ለእኔ ቢላት ከላይ ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ላይኔ ተከለለች ተጠየቂ ናዝሬት ያቺ ልጅ የታለች ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ላይኔ ተከለለች ተጠየቂ ናዝሬት ያቺ ልጅ የታለች
essa jirtin talti, essa jirtin, ዶንዱፍቲ
essa jirtin talti, essa jirtin, ዶንዱፍቲ ዶንዱፍቲ ዶንዱፍቲ essa jirtin talti, essa jirtin, ዶንዱፍቲ
essa jirtin talti, essa jirtin.
ዶንዱፍቲ ዶንዱፍቲ ዶንዱፍቲ ተውበሽ በክረምት ፈቅቶልሽ ጎዳናው ምነው ቀረሽ የአይን አበባ ስሟን እንኳ ላቀው አድራሻዋን ብለኝ እሷን እያል ኮሌ ባባ እንደ ማቱሳላ ላልኖር ብዙ ዘመን ብቸኝነት ለምን ይብዳኝ አፈር ፈጅቼብሽ ያሳደግሽ ቀዬ